hello ቤት ቤት
confirm አድርጊልኝ በዚህ ቁጥር።
እሺ ስንት ብር ነበር?
አስር እ እሺ ቤት ቤት ቁጥር ከኝ ነው።
አዎ
እሺ ቆይ፣ ዛሬ ነው ያዘዝከው?
አዎ
እሺ check ላድርግልህ። ቆይ ሙሉ ቀን ደሳለኝ ነው።
አዎ
እሺ confirm አድርጌልሃለሁ። እሺ ይገባል። ትንሽ ጠብቀው።
እሺ እሺ እሺ መልካም ቀን።